ጤና ይስጥልኝ። ሁሉ ስፖርት ነው የምንለብደው።
እናንተ system ላይ ወደ ቴሌ ብር transfer አድርጌ ነበር ነው እሺ አልገ- አልገባልኝም።
እሺ ከ transaction history ላይ ያልገባለሁትን screenshot አድርገው በቴሌግራም ይላኩልን።
ልክ ያለም ስላላያችሁት ነው የደወልኩት።
መቼ ነበር የላኩት?
እም፣ እስኪ check አድ- መራዊ ምናምን በሚል ቴሌግራም account check አድርግ እና ደግሞ በተደጋጋሚ ነው የሚይዝብኝ
እሺ ማን ነው የሚለው ስሞት የቴሌግራም?
መራዊ
መራዊማ
መርሃዊ ብቻ ነው መርሃዊ ብቻ ነው። እስቲ አሁን የላኩት hi በለው ይበሉን እስቲ